ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
ምንድን withdraw አድርጌ ነበር አምስት ሺህ ብር ትናንትና። ከዛ ወደ ቴሌብር አልሄደ ወደ እንትን ወደ ወደ ሁሉ ስፖርትም አልተመለሰ። ምን ነው
ቴሌግራም ላይ ልከዋል?
አይ ልላክልሽ።
አዎ ከዝውውር ታሪክ ላይ ያልገባለሁትን ፎቶ ያነሱና በቴሌግራም ይልኩልናል።
ቁጥር ቁጥር የያዙ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እሺ ሰላሳ ዜሮ ስድስት እሺ